ሰላም ሁሉ ስፖርት ነው።
አዎ መረጃ ለመጠየቅ ነበር። በሁሉ ስፖርት መጫወት ይቻላል እንዴ?
ይቻላል። አዎ
በይቅርታ ሳፋሪኮም በሳፋሪኮም ሲም መጫወት ይቻላል?
ይቻላል። መ- መ- እንትን መመዝገብ ትችላለህ።
መመዝገብ ይችላል። እምቢ ያለኝ አንድ ሳፋሪ ሲም ነበረኝ። እሱን ሳስገባበት እምቢ አለኝ።
እዛ- በዛው ስልክ ሌላ የሲም ካርድ ተመዝግቦበታል።
በዛው ስልክ እ፣ የቴሌ ነው አንድ ቴሌ።
አዎ እኮ እንደዛ አዎ።
ከሆነ ነው የማይሰራሉት።
Okay በስልክ አንድ ነው የሚሆነው።
አዎ
እ፣ በስልክ ሁለት ግን እኔ አሁን ተጠቅሜያለሁ። ሁለት የእንትን ነበረኝ ቴሌ ሁለቱንም ባንድ የቴሌ ሲሆን ነው። አዎ የቴሌ በተመዘገበበት የሳፋሪኮም መመዝገብ አይቻልም።
Okay ለዛ ነው አሁን በአንድ አዎ።
website ማለት ነው።
አዎ
እሺ እሺ እሺ